የለውሳን ጤና ይስጥልን ቤት ስቤት
በቴሌግራም ላይ ምን ነገር አልገባልኝም እኮ ላከችልህ እኮ ቴሌግራም ላይ ይሄ ካ- ካ- እንትን ቦቸር ኮድ እንዴት እንደምታገኘው ምናምን ተልኮልሃል እኮ አብዶ ፈታን አይደለ
አዎ እኮ ተልኮልሃል። እሺ
እና ኮዱን ካገኘሁ በኋላስ ኮዱን ካገኘ በኋላ እዛ ላይ አለ እኮ ኮፒ ታደርገውና ኮዱን እሺ ከዛ deposit ከሆነ የምታደርገው deposit voucher ትሏለህ። deposit ሳይሆን ደግሞ ሱቅ ላይ የምታወጣ ከሆነ ደግሞ እሷን ይዘህ ትሄድና እ፣ ሱቅ ላይ በ step ይሰጥሃል ብትልክልኝስ
እ በ step ምን በ step ላክልኛ እንደዚህ ያለ አይ- አይገባኝም እሱ እኮ እንዳለ step ላይ ነው ያለው። step ላይ አለ ግን እሺ እልክልሃለሁ።
አየህ